ሄሎ አቤት አሁን ከፊሊንግስቶ ነው ምስ ነው የምደውልሎት አዎ አዎ መገናኛ ከሆኑ ለምን ገርጂ ብቅ- ብቅ አይሉም?
እሺ እመጣለሁ በቃ ዋና ቢሮአችን ስለሆነ እም።
የሚሞላ ፎርም ስላለ እዚሁ ፎርማችንን ሞልተው ይገዛሉ ብዬ ነው።
እሺ ምኑ ላይ ነው ገርጂ ገርጂ ከኮሪያ ሆስፒታል ወረድ ብሎ ነው። ኮሪያ ሆስፒታልን ያውቁታል?
አዎ አዎ እ፣ ከሱ ወረድ ብሎ ነው። ሲ- ሲመጡ መደወል ይችላሉ። በዚህ እሺ ስልክ አሁን በ- በዚህ በደወልኩበት ስልክ ስሞትም አልበል።
ዘመን ይባላል አቶ ዘመን አዎ እ፣ መቼ በቅ ይላሉ? አቶ ዘመን
አይ እመጣለሁ ችግር የለም እሺ እ፣ ፕሮግራም ሊይዙሎት ፈልጌ ነው። ቢሮ ተዘጋጅቶ እንዲጠብቁት ማለት ነው።
እ፣ ችግር የለም እመጣለሁ ስመጣ በዚህ ስልክ እደውላለሁ እሺ፣ እሺ፣ ይሻላል።
አዎ እሺ፣ እሺ። መልካም ቀን አቶ ዘመን